ሄሎ ጤና ይስጥልን ቤስት ቤት
ጤና ይስጥልን።
ሰላም ምን ልርዳት?
ቀመር አንድ ቀይ ብቻ አሳይቶ ሌላውን አላሳይ አለ።
እሺ ንገረኝ እስኪ cashier code ን check ላድርግልህ።
አስራ ሁለት
እሺ አስራ ሁለት ሰማንያ አምስት እሺ
ዜሮ አንድ ዘጠና ዘጠኝ ሌላም አለ ዜሮ አንድ አስራ ሁለት ሰማንያ አምስት ዜሮ አንድ ዘጠና ዘጠኝ ሌላም አለ ነው።
ቆይ እሺ ይህን check ላድርግልህና ትነግረኛለህ።
እሺ
እሺ ሁለት ቀይ ጨዋታ ነው ያለው። እሺ አሁን ይነገር ሁለት ቀይ ነው?
አዎ እና አንድ void አለው። ሌላ ካለ ንገረኝ።
አስራ ሁለት እሺ አስራ ሁለት
ሰማንያ አራት እሺ
ዘጠና ዘጠኝ ዘጠና አምስት
እሺ ይህም እንደዛው እሺ አራት ጨዋታዎች ሉስ ናቸው።
እሺ ሌላ አንድ አለ እሺ
አስራ ሁለት እሺ
ሰማንያ አምስት እህ
አስራ ስድስት ሀያ አንድ
ይሄኛውም ሁለት ጨዋታ ነው። እሺ ሉስ የሆነብህ።
እሺ እሺ መልካም እሺ ስለደወልክ እናመሰግናለን።
እሺ በቃ መልካም አዳር።
እሺ